hello hello አቤት ትናንትና አሰርተን ነበረ CT scan
እሺ እና ውጤቱ እስካሁን አልደረሰንም። በቴሌግራም ልክልሻለሁ ብለኸኝ reading ኡን ነበር።
የፈለጋችሁት እ? እ?
reading ኡን የፈለጋችሁት አዎ reading ኡን እሺ ይፈልጋል።
ስልክ ልስጥሽ በቴሌግራም ስምሽን ጽፈሽ የምትልኪበት እና communicate የምታደርጊያቸው የ MRI ክፍል ነው እሺ እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰባ ስምንት ሰማንያ ስድስት ሰማንያ ሰባት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ thank እሺ
Thank you.